ጤና ይስጥልኝ። አሪፍ ቢሮ ዳስ ነው የባኩም ልርዳውት
አሁን ደጋገምኩብሽ ቁጥሩን እንደገና እንድነግሪኝ ብዬ ነው ላስቸግርሽ። ዜሮ ዘጠኝ ዘጠና ሁለት ነው ያልሽኝ እንኳ አስራ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
ሶስት ዜሮ አንድ ሀምሳ አምስት
ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት አዎ
አስራ ሶስት
እሺ ዜሮ አንድ
ዜሮ ሀምሳ አምስት እሺ እሽ ደንበኛችን አሁን ሆኖ ይላኩልኝ።
እሺ እሽ፣ ሌላ የምረዳዎት ነገር አለ?
አይ ምንም የለም።
እሽ፣ ስለ ጥሪዎ እናመሰግናለን። ስለ አገልግሎት ያሉት ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ምሽት።